ሄሎ ጤና ይስጥልኝ። ቃል ኪዳን ነኝ ከቤት ቤት መረዳው።
ሄሎ ቤቲ ሰላም ነሽ?
ሰላም ቃል ኪዳን ነኝ መረዳው።
ቃል ኪዳን እንትን ነበር check እንዲደረግልኝ የቲኬት ቁጥር ልኬ ነበር።
አሁን አዎ፣ በዚህ ላይ በዚህ ስልክ በዚህ ስልክ ቁጥር ቴሌግራም ላይ እሺ፣ የቴሌግራም ስሙን ይነግሩኛል?
ብርሃኑ ሽፈራው
እሺ፣ ብርሃኑ ሽፈራው
እሺ፣ አይቼዋለሁኝ። አሁን check አድርጌ አሳውቆታለሁ። እሺ እሺ እሺ እሺ፣ መልካም መስመር ጠቅሽ እሺ እሺ